hello ጤና ይስጥልን ቤት ቤት hello አቤት ጤና ይስጥልን ቤት ቤት
ያ ማለት account እንትን ብሎብኝ ነበር።
ምን ብሎብን?
password ኡን ሳስገባ እየሰራልኝ አይደለም። forget ብዬ ደግሞ ይመጣልኝም password ስሞላም በትክክል እየመጣልኝ አለ።
እኮ ይኸውልህ password ኡን የመጣልክን ስታስገባ copy paste ነው የምታደርገው።
ራሱን copy paste አድርገው እንደ አዲስ አሁን እንደ አዲስ refresh አድርገውና እንደ አዲስ ጠይቀው። forget password በለው ቁጥርን አስገባና እንደ አዲስ ማለት ነው።
እሺ፣ ከዛ አዲስ እንዳዲስ- የመጣልን password copy paste ነው የምታደርገው እንዳትጽፈው።
አ፣ ነው እንዴ?
አዎ ለምን ስጽፈው እንትን ይላላ capital small እያለ ስለሆነ የሚሄደው ይሳሳታል። ኮፒ አድርገህ እዛ ላይ paste አድርገው።
እሺ፣ ቴሌግራም ቁጥራቸውን ስጡኝ ምናልባት ዜሮ አስቸገረኝ።
ዘጠኝ እሺ ዜሮ ዘጠኝ ዜሮ ሶስት ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት አርባ ሰባት እሺ እሺ
አመሰግናለሁ።